ጤና ይስጥልኝ። Hello ጊዜ ሊዲያ ነኝ። ባኮት ምን አይነት ዘመሎች አርስጥልኝ። ሰላም ነው? ሄሎ ሄሎ፣ አይሰማ
ይሰማል? ሰላም ነው?
እግዚአብሔር ይመስገን።
Information ፈልጌ ነበረ እሺ፣ ስለምን ነበረ?
ስለ ቪዛ ማለት ነው። ሮማንያ ቪዚት ቪዛ ሮማንያ ቪዚት ቪዛ።
አዎ፣ የማ- ማሟላት የነ- የሚያስፈልገውን document ኦች እሺ፣ ለማወቅ ፈልጌ ነበር።
እሺ። ፓስፖርት አሉት?
አዎ አለኝ ፓስፖርት
እሺ። ሌላ የሚያስፈልጉት ባንክ ስቴትመንት።
እስከ ባንክ ስቴትመንቱ እስከ ስንት ያስፈልገዋል?
bank statement ይሄን ያህል አይባልም።